কথা হলো কি Kinaksiri sagamno. ቆይ እናንተ ምን ነው የሰው ብር አውቃችሁ ለምን ትዋሻላችሁ? እኔ እኮ የሶስት መቶ ዘጠና ብር እኮ ብርቅ አይደለም፣ ግን እናንተ ውሸት ማውራቱ እኮ ይከብዳል እኮ በጣም። ባለፈው እኔ ይመለሳል ይመለሳል እያላችሁ ይኸው ሶስት ሳምንት ሆነ። ምን ማለት ነው?
ስልክ ቁጥር ይንገሩኝ።
ስልክ ቁጥሩ አስር የመናገር ምን አመጣ ሲጀመር እኮ አሁን ይኸው ሶስት ደቂቃ ውስጥ መልሳለሁ ብለን ነበር በዛኛው ሳምንት okay
ምን ሲጀመር እኮ እናንተ ሚዲያ ላይ ስማችሁ እንዲጠፋ ነው የምታደርጉት። ይሄ ብር ደግሞ ብር ነው አይደል?
አይ እንደዛ እንኳ ችግር የለም ይመለስልዎታል። እስኪ ስልክ ቁጥርዎት መልሳችሁ ሞታችኋል። ዜሮ ዘጠኝ አስራ አንድ
አስራ አንድ ሀምሳ አንድ
ሀምሳ አንድ ዘጠና ሰባት ስልሳ ስምንት ይሄ ከእናንተ ነው እንጂ ከላይ ላይ አይደለም እኮ ሲጀመር።
ሙሉ ሶስት መቶ ዘጠና ብር ነው አይደለ?
አዎ።
አዎ እንዳልተመለሰ ነው እዚህ ጋር የሚያሳየው። ይቅርታ ለምን ነው ለሌሎችን እየመለሳችሁ አይደል እንዴ? እኔ ጓደኛ ከኔ ጋር የነበረች ነበረ። የዛን ቀን ወዲያውኑ ነው የመለሳችሁት። ሌላውን ለምንድን ነው የምትይዙት እናንተ? system አችሁ እንደዚህ ነው።
ይቅርታ በጣም እሺ፣ ይላክልዎታል።
አይ እኛም ብዙ system ላይ ነው የምንሰራው፣ ግን እንደናንተ አይነት አይ- አይተንም አናውቅም። ካልሆነ እኛ እኔ ከ system አውጥቼ አለቃችሁ ጋር መደወል እችላለሁ።
ይቻላል፣ ልክ ነዎት፣ ግን ይላክልዎታል። ይጠብቁ።
መቼ ነው የምላከው?
okay፣ ዛሬ ይላክልዎታል።
ነገ